ነበር ቅድም ያደረኩት እንደዛ ሲሆን ሄሎ ሰላም ሄሎ።
ጤና ይስጥልን አብሮ ይስጥልን።
ፌዝ አትወርክ ሜንተናንስ ነው አቤት እ ነው ልክ ነኝ እ ምን አልሽ?
ፌዝ አትወርክ ሜንተናንስ ነው
አይ አይደለሁም። ሀብተ ሚካኤል አይ የምትሰጡት ሰርቪስ ማለት ነው ተሳስቻለሁ ተሳስተሻል።
እሺ እሺ ይቅርታ